hello
ሰላም ሰላም ነው። አብረው ይመስገን።
እግዚአብሔር ይመስገን። ከፍሊንትስቶን ነው የደወሉት።
አዎ ፍሊንትስቶን። አዎ እሺ ምን ልርዳዎት?
ቢሮአቸው ምኑ ጋር ነበር?
የትኛው ቢሮ ነው የፈለጉት?
ዋናው የደስታቸው እ፣ ገርጂ ኮሪያ ሆስፒታል ጋር።
ወደ ሆስፒታል ጋር አዎ የት አካባቢ ነው ትርሱ?
እኔ ወደ መገናኛ እየመጣሁ ነው እና okay የቤት መረጃ ፈልገው ነው?
አዎ የቤትም እ, ነው ግን እንትን ነበረ የሆነ research እየሰራው ነበረ እና okay ወደ ሊስቶን ላይ አዲስ አበባ ዩኒቨርሲቲ ነች እና እ፣ አዎ።
የሆነ መረጃ population ሳይዙ የሰራተኛ ብዛት እናንተ ጋር ምን አሉኝ?
የሰራተኛ ብዛት population ሳይዝ ምናምን okay እ፣ እሱን ፈልጌ ነበር እና ኦ።
ምን አይነት- አሁን እ፣ እንትን ላይ ያላችሁ ማለትም እ፣ አሁን active የሆነ ፕሮጀክቶች ያላችሁ የእናንተ
እ፣ ለጊዜው ቆመዋል ግን አሉ site ኦች።
አዎ፣ site ኦች አሉ ለጊዜው አሉ።
ቆሟል ማለት አሉ።
አዎ ግን እየተሰሩ ያሉ አሉ። እ፣ አዎ፣ አሉ።
አዎ።
ምን ያህል ሰራተኛ አለ? ቋሚ ሰራተኛ detail ኡን እንኳን አላውቅም። እስቲ አ።
ቢሮ ይምጡና ሙሉ መረጃውን ያገኙታል።
አዎ፣ ከቢሮ አሁን እስከ ስንት ሰዓት ነው የሚቆዩ? እየመጣሁ ነበረ እስከ አስራ አንድ ሰዓት አለ።
አለ በቃ አዎ።
እየመጣሁ ነው። ወደዚያ።
እሺ።
እሺ፣ እሺ፣ እሺ።
ካጡ ይደውሉልኝ፣ ችግር የለው።
እሺ፣ እደውላለሁ።
እሺ።
እሺ